ሄሎ ሄሎ አቤት
ሰላም ስኬት ቴክኖሎጂ ነበረ።
አይ ተሳስተሻል
አይ ስኬት ቴክኖሎጂ ነበረ። ማሽን ቁጥር ቅድም ነግረኸኝ ነበር።
እ እሺ እሺ ውይ ውይ ትኬት ቴክኖሎጂ እ cash ሪ እኮ ትኬ ያልሽ መሰለኝ እኮ ፒኤምኤ ሁለት ዜሮ ብለኝ የማሽን ቁጥርህን እስቲ በደንብ ንገረኝ፣ ወይ TIN number ህን እሺ።
ንገረኝ።
እ TIN number ቆይ እሺ ላገናኝ ሰውሽ እሺ እንኪ
ሄሎ ሄሎ ወይ አቤት የማሽን ቁጥር ወይ ንገረኝ። ከ የምን ቁጥር ልምድ ሲል
ቲን የቲን እስቲ ነው?
ንገረኝ። ቲን ዜሮ ነምበር- ዜሮ ዜሮ ዜሮ እ፣ ሀምሳ ሁለት እ፣ አስራ ዘጠኝ እሺ
ስም- ሰማንያ ሰባት ሰማንያ ሰባት ዜሮ አራት ዜሮ አራት ማን ወይንሸት ዘለቀ የድርጅት ወይንሸት ነው?
ወይንሸት ዘለቀ አዎ
እሺ check አድርጌ ድካም ያሳው አዎ እንደምንም ብለሽ በእናትሽ እዚህ ያስቸገሩ እሺ